ሄሎ ጤና ይስጥልን ቤተሰቤት ሰላም ነው?
አለን አለን ሰላም ነው።
ውዝድሮ አድርጌ ነበር። አሁን ሺህ አምስት መቶ አልገባም።
ከአምስት መቶ ዊዝድሮ ሺህ አምስት መቶ ሺህ አምስት እሺ ከአንዴት
ኢንቨስት ቤት ቤቴ ነው የምንረዳው።
withdraw አድርጌ ነበረ።
ስንት ብር ሺህ አምስት መቶ withdraw መቼ ነበር?
አሁን ከሀያ ደቂቃ በፊት እሺ የቤት ቤት ስልክህን ንገረኝ።
ዜሮ ዘጠኝ አርባ አምስት ዘጠኝ አርባ አምስት
ሰማንያ እሺ
ሰማንያ እሺ ሀያ ሰባት
አንዴ ጠብቀኝ check ላድርገው። አንድ ሺህ አምስት መቶ ብር አይደል?
አዎ አርባ አምስት ሰማንያ ሰማንያ ሀያ ሰባት አዎ እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
እሺ እሺ ተደወል።
Thank you.
እናመሰግናለን። መልካም ምሽት።
Thank you